ጤና ይስጥልኝ ጉዳይ ምን ልርዳ?
በሙያተኛ ለመመዝገብ ነበር።
ምን አሉኝ? ይቅርታ።
ጠቅላላ finishing ባለ ሙያ ለመመዝገብ ነበር።
በ finishing ባለሙያ ለመመዝገብ ፈልገው ነው።
አ- አዎ ስሞትን ማን ልበል?
መስፍ- መስፍን የሸዋሉል መስፍን።
የሸዋ ልዑል
ምን ምንድን ነው የሚሰሩት በ finishing?
ጠቅላላ የጂፕሰም ስራ፣ አልሙኒየም፣ ceramic፣ Okay ቀለም ቅብ፣ ግንባታ ስራ ሙሉን እህ። የት ነው አካባቢ የምሰራው።
ነው?
እኔ አሁን ያለሁት እዚህ አራት ኪሎ አካባቢ ነኝ።
የት አሉኝ? አራት ኪሎ።
አዎ አራት ኪሎ ነኝ ያለሁት።
እሺ ስለኛ መረጃ የት ነበር ያገኙት?
ያው እንትን ላይ ነው አሁን ላይ ያገኘሁት ዩቲዩብ ላይ ነው?
ፌስቡክ ላይ ፌስ- አይ ፌስቡክ ፌስቡክ ላይ ሁሌ ይመጣልኛል እና ኦኬ፣ ከዚህ በፊት ሞቅቤው ነበረ ሚስለኝ ድንጃቢ እንዳንሽ ጭኘው ነው ኦኬ። ይሄ ነው ስልክ ቁጥሮት በኖርሶ የምናገኘው?
አዎ በዚህ ስል ነው የምገኘዋ እሺ እንደያሉት ካለ አንድ ቀን ቢሮ መጥተው ይመጣሉ። እሺ ይቻላል ይቻላል እሺ፣ እሺ እሺ በቤት እሺ በጣም ቻው